ጤና ይስጥልኝ Best Bet ቤቴን ነው የምንወደው። ሰላም ጤና ይስጥልኝ Best Bet ትናንት withdraw ጠይቄ ነበረ
ስንት ብር?
ዘጠኝ ሺ በዚህ ስልክ ነው? hello አይደለም ልንገርሽ እሺ ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት ዜሮ ዘጠኝ
እንደገና አዎ እሺ ዘጠና እህ ሰባ አምስት እየበላሽ ነው የምታወሪኝ?
ኧረ አይደለም ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ ዘጠና hello ሰባ አምስት ነው ዜሮ ዘጠኝ ስልሳ አምስት አስራ አምስት አይደለም ውስጥ ነው OK አዎ ዘጠኝ ሺህ ብር process ላይ ነው ያለው። እሺ ለቻፓ አሳውቀናቸዋለሁ። already ይገባልሃል።
OK ኦኩ
ምን አልከኝ? ይቅርታ ድምጽ ይቆራረጣል።
ስንት ሰዓት ሆነው?
አዎ ልክ ነህ። ትንሽ ቲቪ እያስቸገረ ነው። ለዛ ነው ያስተካክሉታል።
ወይ ወደ account ለምን አይመለስም?
process ላይ ከገባ አይመለስም። ወደ ላክበት account ነው የሚገባው።
እሺ ድጋሚ አሳውቂልኝ።
እሺ አሳውቅልሃለሁ።